ሌላ
ሄሎ ጤና ይስጥልኝ በኮት ምን ልርዳ? አቤት ጤና ይስጥልኝ። ሄሎ ሄሎ
ሄሎ ሄሎ አቤት አቤት
የጥሪ የጥሪ
እ የጥሪ ማሳመሪያ እዚህ አይደለም። ስልክ ዘጠኝ ዘጠና አራት ደውሎ ይጠይቁ።
ለማ ለመቆረጥ ፈልጌ ነው።
እዚህ አይደለም። ይሄ የመቶ ሰከንድ አገልግሎት ነው። ኢትዮ ቴሌ መቶ ሰከንድ የሚባል ጥሪ ማሳመሪያ እስኪ ዘጠኝ ዘጠና አራት ደውሎ ይጠይቁ።
ዘጠኝ ዘጠና አራት
እሺ፣ አመሰግናለሁ።
እሺ፣ ማመሰግናለሁ።